ጤና ይስጥልን።
አቤት አብሮ ይሰለም ከሚዲያ የጥሪ ማዕከል ለምን ደወለ? ደንበኛችን ክርስቲና ቆሎ ቁርጥና ክትፎ ነው። የቢጃይ መለያ የያዘ አጭር የጽሁፍ መልእክት በስልክዎ ተልኮልዎታል። እሺ፣ ለማረጋገጥ ነው። መልካም ምሽት ይሁንልዎት ደንበኛችን